ትንሽ ቀንስ። hello አቤት ጤና ይስጥልኝ።
እንትን ነበር ማታ withdraw አድርጌ እስካሁን አልገባልኝም።
እሺ አንዴ ጠብቀኝ። እሺ እሺ። hello ሰላም ጤና ይስጥልኝ።
አብሮ ስትል እሺ ምን ነበር አለን?
ማታ ወደ አዋሽ ባንክ ሶስት ሺህ ብር እ፣ tran እንትን አድርጌ withdraw አድርጌ ነበር እስካሁን አልገባልኝም።
ስንት ብር ነው?
ሶስት ሺህ ብር
ስልክ ንገረኝ።
ዘጠኝ አስራ አንድ
እሺ
አስራ ስምንት
እሺ
ሀምሳ አምስት ስልሳ ሰባት
process ላይ ነው። እሺ hello hello process ላይ ነው አባ።
ደህና ነው?
አዎ ገና ነው። እሺ
እሺ